hello ሰላም ጤና ይስጥልን Best Bet
እኔ የምልሽ እ ቅድም ደውዬ እኮ አስተካክላለሁ ምናምን ብለሽ እስካሁን አላስተካከልሽም።
እሺ ምን ነበር አባቴ?
እ ምንድን ነው እ message ቅድም እ ለሌላ account ብር ልኬ ማለት ነው።
እሺ ዊ- deposit አድርገህ ነው?
እ? withdraw ወይ withdraw
እ?
withdraw አርግቼ ነው። አይ
ይሄ ነው ቤስት ቤት ስልክ ዊዝድሮ ከሆነ
ምን-
ምን አልከኝ?
ዊዝድ አርግቼ ነበር ማሐሰብ ስንት ብር?
ውድሩ ውድሩ ሶስት መቶ ሀምሳ እሺ ቤስት ቤት ስልክህን ንገረኝ።
እ፣ እ፣ እ፣ ዜሮ አምስት
ዜሮ አንድ የት ነው የደወልክበት ነው?
ማካከል ተፈራራ አ ይሄ አሁን ደውል ደውልኩበት እሺ መቼ ነው withdraw ያደረግከው?
ሆነ ማ ታከ ነው አስ ወደ አስር ሰዓት ምናምን አካባቢ ነው።
እሺ አት አንድ ጊዜ ጠብቀኝ። ሶስት መቶ
ሶስት መቶ ሀምሳ
ገብቷል እኮ አባ በቻፓ አይደለ?
ቻፓ
አዎ ገብቷል እና ዜሮ ሰባት ሀምሳ አራት ስልሳ አምስት ዘጠና አንድ ላይ
ገብተዋል ወገኔ
አብዲ ረሺድ አይደል?
አስግርሺ በውገ አስግርሺ አዎ።
አዎ እሱ ላይ ገብቷል እሱ ላይ ገብቷል። እሺ አባቴ ወገኔ አዎ ወገኔ አይ አመሰግናለሁ እሺ መልካም ምሽት።